የኔነኝ እጡሳና ቀበት ዝንጀሮ አቶታም ስውጠት ባደድ እንንከና አያጣውም ዘመድ የኔነኝ ረንድ ምናለሽ ሽመርማና የኔ ዘመድ የኔነኝ ወደ ጓሮ ዙሬ እንባዬን ላንቆርቁር ከነመልኳ ጠፋኝ ቀየናቶይ ጥቁር ዘመድ የለነይ ረገ እንደምንሽ ኧረ ደሴ ደሴ ውድምን ውድምን ረወ ዘመዴ ረ ደሴ ደሴ ረ በሩ በሩ ውድምን ውድምን እልየ በሉ ሰወዶ መመንመን እናናየነይነይ ዘመድ የነይነይ እረገ እንደምንሽ ዘመድ የነይነይ እረገ እንደምንሽ ዘመድ የነይነይ ረ ዘመድ ዘመድ የለነይ አልጋው ሚነጠፍ ከፍ ይበል ትራሷ የመኝታው ልክ ታውቀዋለች እሷ ዘመድ የነነይ እናናየነነይ የሽቶ ፋብሪካው መኪናው የት ነው? እንዴ ጉነሽ አንቺ የተቀባሽው ዘመድ የነነይ እናናየነነይ ዘመድ የነነይ ትናንትና ማታ አይኔን አንቺን አይቶ ሲያለቅስ አመሼ በጭሳ ማኝቶ ዘመድ የነነይ ርግ እንደምነይ እንዴት ያለ ዲናት ትግል የለመደች ይሳቅባት ብላ ወንዱን ጥላኘደች ዘመድ የነነይ ንርግ እንደምን እበላለው እንጂ በጾም በኩዳዴ እንግዲህ ሳልጓጓም ላንቺ ሽሮ ወዴ ዘመድ የነነይ ኧረ እንደምን አለሽ እንግዳ በሽታ ታምሜ ባላግነው ንገሪኝ አንቺ ልጅ ቆርሲ ቆርጥ እንዴት ነው ዘመድ የነነይ ግራዬ እንደምን ንገርግ እንደምን ዘመድ የኔነይ ገረገ እንደምን ገረገ እንደምን ገረገ እንደምን ዘመዴ እንደምን ገረ ዘመዴዬ ግራዬ ግራዬ ሰርቆ ወፍራም እንጀራ ምን ያደርግልኛል እኔስ አንዳንድ ቀን ስስም ይሻለኛል ገራዬ ገራዬ ዘመድ የነኔ ርግ እንደምን ያንን ማስታወሽን በወሰደው ወራሽ ያንን መስታሽን በወሰደው ወራሽ አይንና ጥርስሽን ሽንጥና ዳልየሽን እያየሽው ቆራሽ ገራዬ እንደምን እርግ እንደምን እርግ ዳማኔ እርግ እንደምን